ጤና ይስጥልኝ ቴስ የብራ መርጃ ቁጥር ምን እርዳዎት?
ሰላም ነው አባ አለን። ፍላይት ስትሄድልኝ ከአዲስ አበባ ወደ መቀሌ መቼ ያለው?
ወደ መቀሌ እ?
ከአዲስ አበባ ወደ መቀሌ ነው ያሉኝ።
ከአዲስ አበባ ወደ መቀሌ እሺ እያየሁልዎት፣ አንድ ደቂቃ ይጠብቁ።
እሺ።
ለ- እ?
ሜ- መ- መቼ ነው? ለአርጧ
አራት ሜዳ ደርሶ አይ ሜጃ መሄጃ። እሺ።
እ? ሄሎ ሄሎ ሄሎ
ሄሎ።
አቤት እሺ አይሰማም።
ይሰማል አሁን እሺ ጠዋት ላይ ነው አይደሉኝ?
አዎ።
እሺ የዛን ቀን ላይ የሚነሳ ጠዋት ላይ የሚነሳ ያለ ይዛሉ እ? ይቆራረጣል ድምጽ አባ
እሺ ስምንት ሰዓት ግ- ስምንት ሰዓት የሚነሳ የሚነሳ በረራ ነው ያለው።
ስመትነሳ አዎ ሰዓት የሚነሳና ዘጠኝ ሃምሳ የሚነሳ በረራ ነው ያለው።
እሺ ስም ዋጋ ውስጥ ይልኝ ስምንት ሰዓት እሺ እ የስምንት ሰዓት እሺ
እ?
ዘጠኝ ሺህ አንድ መቶ ሀያ ብር ዘጠኝ ሺህ አንድ መቶ ሀያ
ለአር ማለት ነው አዎ አርብ ጠዋት
ዘጠኝ ሺህ አንድ መቶ ሀያ ብር አዎ
እሺ
ይኖራል